አብሮ ይስጥልኝ ነሽ ማታ ብር transfer አድርጌ ነበረ ግን አልገባልኝም።
ምን ወጪ ነው ያደረጉት?
ምን አለኝ
ወጪ ነው ያደረጉት?
አ- ከቴሌ ብሬ እ, ላይ ወደ አፍሮ ቤት በእናንተ ስልክ አማካኝነት ቁጥር ልስጦትና ቴሌግራም ላይ ይልኩልናል።
ምን አልሽኝ?
ስልክ ቁጥር ልስጦትና ቴሌግራም ላይ transaction message ኡን ይልኩልናል።
አድራሻ ወይ?
አዎ ቴ- ቴ- የቆረጠበት አለ አይደለ? ቴሌ ብር አካ- ከአካውንቶት አ እሱን ቴሌግራም ይልኩልናል። ስልክ ቁጥር ልስጦት
እሺ፣ ዜሮ ዘጠኝ ስልሳ
ቆይ አንዴ ልጻፍ።
እሺ
እሺ፣ ዜሮ ዘጠኝ ስልሳ ስልሳ ሁለት ሰባ ሁለት ሰባ ሁለት እሺ፣ አርባ ሁለት
ሰባ ሁለት ሰባ ሁለት ሰባ ሁለት
እ?
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
እሺ፣ ሰባ ሁለት እናመሰግናለን።
በዚህ ልላክ።
አዎ ቴሌግራም ላይ
ምን ስልኬን ነው ምን ነው የምልከው?
no no transaction message ነው የቆረጠበትን።
የበ- የቆረጠብኝን ብር ምናምን አዎ አዎ
እሺ።
እሺ እናመሰግናለን።